hello ጤና ይስጥልን Best Bet
ሶስት መቶ Best Bet የለም ቴሌ ብር የለም
ውዝዶ አርገና
አዎ
እሺ Best Bet ቁጥር አሁን የደወልክበት ነው አዎ
እሺ ስንት ብር ነው?
ሶስት መቶ
አ በሳንቲም ፔ ነው withdraw ያረከው?
አ hello በሳንቲም ፔ ነው withdraw ያረከው? pending ነው። እሺ ይገባልሃል። ለሳንቲም ፔ ያሳውቅልሃለሁ።
አይ ግን ጨቅ ምዕርጉም ማለት ነው።
አዎ ሶስት መቶ ብር ብር ለሳንቲም ፔ አሳውቅልሃለሁ። ይገባልሃል። እሺ ይስተካከላል።
አየ አየ አሁን አሁን ሊያየሁት አጎድኝ
እ
አሁን ያየዋል እምት ስንት ስንት ጠቅቃንም አዎ ሳንቲም ፔ በሳንቲም ፔ የተደረጉ ትራንዛክሽኖች ፔንዲንግ እያሉ ነው። እሺ ያሳውቀናቸዋል። ያንተ ብቻ አይደለም። እሺ
አየ ሌሎቹም እንደዚህ ናቸው። አዎ የ- አዎ አሳውቀናቸው እነ- እነሱ ናቸው የሚያስተካክሉት። እሺ ሳንቲም ፔዎች አሳውቀናቸዋል። እነሱ ይገባልሃል። አሳውቅ ይላለሁ። እሺ
አየ አየ እሺ እሺ እሺ እና ነው